አቤት
Hello
አቤት ሰማንያን ሰማንያ ስምንት ላይ አሁን ደውለውልን ነበረ።
አቤት አቤት ሰማንያን ሰማንያ ስምንት ላይ አሁን ደውለውልን ነበረ።
አዎ ደውዬ ነበረ።
እሺ ምን ልርዳዎት?
እ እንትን አንዳንድ ነገሮች information ለማረጋገጥ ነው
የምን ነበረ?
እ የቤቶች ምንድን ነው የምለው hello ሰሞን እንትኑ ላይ ማስታወቂያ ይነበብ ነበር ከዚህ ሌላ ሚዲያ ላይ